okay privacy እና ፖሊሲ ህግ ህግ ነው። privacy እና ፖሊሲ ታች ወርታች go down show more በያው hello ወይ አቤት፣ ዳግም እንዴት ነህ? ሰላም ነው ደህና ነኝ አለኝ።
አለን አለን። እንትን ይሄ እኔ እየጠየኩ ያለው ይሄኛው extracted የሆነውን ሳይሆን እ እ፣ መጀመሪያ ከሄድን ያገኘው ፋይሉን extracted ያልሆነውን ፋይል ይሄ extract ተደርጓል።
አ፣ እዛው download አድርጌ ነው ከዛው ከ link ኣችሁ ላይ ከቴሌግራም link ላይ ማለት ነው።
አለዚህ ግን
እ download ላይ ግን አጣሁት።
እ፣ እንጃ ነበረ ግን፣ አይ download አድርጌማ ነበር። download ማ
I think ይሄኛው የጎደለው ነገር አለና ለዛ ነው
okay። ስለዚህ እንደገና download ይደረግ ወይስ እዛ የለም?
extract ያልተደረገው ካለክማ እሱ ጥሩ ነበረ። like ከዚህኛው extract አድርገን እንደ አዲስ እንሞክረው ነበር። እሱን እየፈለኩት ነበር። ለዛ ነው የጠየኩ።
እሺ፣ አ፣ download ውስጥ አጣችሁ ፋይል ውስጥ አዎ ያው download ውስጥ የለም። እዛው አይደለም አንተ እ?
እዛው አይደለህም?
ምን አልሽኝ?
አይ download ውስጥ የለም። አዎ በቃ download ከተደረገው ነበረ የሚጠቀመው ትናንት ይሆናል እኮ extract ያደረጉ- ያደረጋችሁት እናንተ ራሳችሁ እንጂ እንደዚሁ ነበር download አ- okay እስቲ ፈልግልኝ ካለ ወይ ደግሞ እንደ አዲስ እናድርገው። ይሄኛው ትክክል የሆነ የጎደለው ነገር አለ።
እሺ ወይ እንደ አዲስ እናድርገው እ፣ ማለት ቴሌ- ቴሌግራም እ፣ እንትን ውስጥ ገቢና አለ link ውስጥ እ፣ okay በቃ እሺ፣ እሺ አደርገዋለሁ። እሺ እሺ።